ጤና ይስጥልን። ቤት ቤት ቤቲ ነው የምልረዳው።
cashier code ይዤልኝ ብዬ ነው።
እሺ ንገረኝ።
አስራ ሁለት አስራ ሶስት አስራ ሁለት አስራ ሶስት
ሰባ ሰባት ሰባ ስድስት
እሺ ሶስት ጨዋታ ወጥቶበታል። lost ሆኗል። እሺ
okay፣ እሺ አ- ልጨምረልሽ።
እሺ ንገረኝ።
አስራ ሁለት አስራ ሶስት አስራ ሁለት አስራ ሶስት
ሰባ ስምንት ስልሳ ሰባት
እሺ ይሄም ሶስት ጨዋታ አራት ጨዋታ ወጥቶበታል። እሺ ስለደወልን እናመሰግናለን። መልካም ቀን።
አሜን። እሺ